አቤት
ደህና ናችሁ?
ደህና ነን፣ እግዚአብሔር ይመስገን። ዶንኪ ቲዩብ ነው የምንጠጣዎች።
እ፣ ማስታወቂያ አውጥታችሁ ነበረ
እሺ፣ የምን ማስታወቂያ ነበር?
እ፣ መቶ ምናምን ሰው ብቻ YouTube ላይ አይቼ ነበረ እና የስራ ማስታወቂያ ነው።
አዎ እሺ፣ ማስታወቂያውን ያዩበት ቪዲዮ ስር link አለ። በ link ኡ apply ማድረግ ይችላሉ። ዶንኪ ቲዩብ ላይ ገብተው አዎ።
ማየት ነው የሚሉት።
አዎ አይ apply ምናምን አድርገናል ግን መች ነው እንትን የሚባለው ብዬ ነው
የሚደወለው ነው።
በምንድን ነው የምናውቀው
እንደውላቸዋለን። ስልክ ቁጥር አስገብታቸዋል አይደለ? አፕላይ አ አ አ ይህ እንደውላለን ማለት ነው። ሰላም okay ይደወላል ገና አልጀመራችሁም ነው አሁን ጀመርን። እንጀምር እንደውላለን።
እሺ እሺ